Hello ጤና ይስጥልኝ Best Bet Hello ጤና ይስጥልኝ Best Bet እንዴት ነህ? ሰላም ነህ?
እግዚአብሔር ይመስገን።
የትኬት ጥያቄ ነበረ። እስቲ ቦነስ ካለው እና ከሌለው ለመጠየቅ ነበረ።
ምን ካለው?
ቦነስ እሺ እሺ ይቻላል።
እና ትኬት number ኡን ልንገርህ።
cashier ኮዱ ንገረኝ። እሺ አስራ ሶስት
አስራ ሶስት
ሀያ ስድስት ሀያ ስድስት
አስራ ሶስት ሀያ ስድስት እሺ
ሰባ
እሺ ስልሳ አንድ
እሺ በአንድ ነው የወጣው ግን የቲኬቱ total odd ከወጣው ጨዋታ ጋር ሲካፈል ከሀያ በታች ስለሆነ ቦነስ አይኖረውም። እሺ የለውም።
ያለውማ እሺ፣ እሺ።